hello
ሄሎ አቤት
ሄሎ አቤት ሰላም አቤት አብረችልኝ
ምትኩ ነህ?
አ
ምትኩ አይደለ? ከኢትዮ ችክ- ኢትዮ ችክን ነበር የደወልኩልህ።
okay እሺ እሺ
ተጫጭቶቹ ሞት ጥራትና ሞት ኮምፕ- እ፣ ቅሬ- ቅሬታ አ እያቀረብክ አ ነበረ።
አ አ ከዛ አካባቢ ያለው የእኛ ተወካይ አሁን ላይ ቀነሰ ሞታቸው።
አሁን ዛሬ እና ተ- ዛ- ዛሬ አራት ምናምን ናቸው። ሁለት መቶ ምናምን ደርሰዋል። ሁለት መቶ ስልሳ ሶስት ምናምን ደርሰዋል።
እየቀነሰ ነው ወይስ እንዴት ነው?
አይ እየጨመረ ነው?
አሁን ላይ ምንም አይሉም። ትንሽ የተወሰነ ቀነስ እሺ።
አድርጓል ከበፊት የእኛ
እ?
አሳውቀኋል አደለ? ዶክተሩን አዎ፣ ዶክተሩን አሳውቀኋል አስ- አደለ?
አሳውቄዋለሁ። አዎ።
መጥቷል። በአካል አይቷል። ሪፖርት ሰጥተዋል።
አይ አልመጣም። በአካል ደውሎኛል።
ግን አሳውቀኸዋል ያሉበትን ሁኔታ አዎ አሳውቄዋለሁ።
በይ አዎ ምንድን ነው በየጊዜው ለእሱ ደውል ያሳውቀው። በአካልም መጥቶ እንዲያያቸው እጩን የሞቱበትን ኬት case እንዲያጣራ እሱ አ፣ እሺ ለእሱ ደውልለት። አ፣ ሙያዊ ድጋፍም ይሰጥሃል። አ፣ እሺ።
ጫጩቶቹ በምን case እየሞቱ እንደሆነ እሱ ነው መጥቶ ማጣራት check ማድረግ ያለበት።
okay እሺ እሺ
እሱ መልካም እሺ አመሰግናለሁ። እሺ